Hello አቤት አቤት ሰላም ትኬት ለመቁረጥ ነበረ ድሬዳዋ ላለው show
እሺ እ፣ ትኬቱን የቀኑ ቀን በር ላይ ያገኛሉ። አሁን ተመዝግበው ቦታ ማየት ይችላሉ።
እ፣ ይቻላል እሺ
እሺ ስሞትን ይንገሩን።
ሁለት ትኬት ነው የምፈልገው ቤዛ ደሱ
እሺ ስልክ ቁጥር ይንገሩን።
ዜሮ ዘጠኝ አስራ አምስት አስራ አምስት ሰባ ስድስት እሺ ዜሮ አንድ አስራ አምስት ዜሮ አንድ አስራ አምስት እ፣ መግቢያ መደበኛ ሶስት መቶ ብር VIP አምስት መቶ ብር ለተማሪዎች ሁለት መቶ ብር።
እሺ
የትኛው መደበኛ ነው ወይስ እ፣ VIP?
መደበኛው እሺ ለስንት ሰው ነው ቦታ የሚያስይዙት?
ሁለት ሰው
እሺ እ፣ ክፍያውን transfer ማድረግ ይችላሉ። እዛው መጥተው በ cash መክፈልም ይችላሉ።
እሺ እሺ እሺ አመሰግናለሁ። መልካም ጊዜ ይሁንልዎት።
እሺ ተማሪ